ለኛለው ቪዛ ሊደነኝ እባክዎት ምን አይነት የጉዞ መረጃ ልስጥዎት? ጤና ይስጥልኝ። ጤና ይስጥልኝ እንደምን አያችሁ? ድምጾት ይርቃል። ድምጾት ይርቃል። እንደምን አያችሁ?
አሁን አይሰማም?
አሁን ይሰማል። ምን አሉ? ሄሎ